ሄሎ
ጤና ይስጥልን ማለት ነው።
እንግዲህ መስኪን አይ ስልኩን ከኢንተርኔት ነው የወሰድኩት። የአይሩፍ ባንክ ያላቸው መኪና አለው በኢንተርኔት አች
አይሩፍ ስምንት መቶ ሺህ ዕዳ ያለበት አለን። ሁለት ነጥብ አራት ለእጅ የሚፈልግ
በእጅ በእጅ እንዴ
ለእጁ ሁለት ነጥብ አራት ይፈልጋል። ስምንት መቶ ሺህ ዕዳ አለበት። ሁለት ሺ አስራ ስድስት ሞዴል እሺ፣ ከዛ ነው ቀንሱ።
ከዛ የሚቀንስ high roof የለንም።
ይሄን Dolphin
Dolphin ሁለት ስድስት አለ ሁለት ነጥብ ስድስት በነዚህ- እሺ፣ ባንክ ባንክ ስንት አለ?
ባንክ ስምንት መቶ ሺህ ይወጣለታል።
እሺ፣ ባንክ ስምንት እ cash ስንት ነው?
ሁለት ነጥብ ስምንት cash አንድ ነጥብ ስምንት cash
እሺ
እሺ